ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልን ቤስት ቤት።
ነብዩ ነኝ ከወላይታ እሺ
ሐመራዊ ሐመራዊ ዘጠኝ password ይገባል። አስሬ በቃ user logout logout እያለ ሊያሰራ አልቻለም።
lock እየሆነባችሁ ነው።
lock እየሆነ ሰላሳ ጊዜ በቃ ይገባል፣ እንደገና ይወጣል። lock እየሆነ አስቸገረ።
ሐምራዊ አስራ ዘጠኝ ያልከኝ ዘጠኝ ዘጠኝ ሐመራዊ ዘጠኝ ዘጠኝ እሺ
ልክ ያለ እሺ እኔ ልክም ልክ ያለ አዎ ልክ ያለ እሺ እሺ እሺ አባ ዛሬ ገበያ ቀን ስራ ስራ ስላለች ይቀርብ እሺ እናደርግልሃለን።
እሺ